ጤና ይስጥልኝ። የቴስ የበረራ መረጃ ማዕከል በኩል ልርዳው።
መረጃ ፈልጌ ነበር። እኔ
ይቅርታ ምን አሉኝ?
እ፣ መረጃ ትኬት ፈልጌ ነበር።
ከየት ወዴት ነበረ?
አዲስ አበባ ዱባይ ባስ ከአዲስ አበባ ዱባይ።
አ ለመቼ ነው?
እ፣ በዚህ ይሄ ወር ባስተር
ደርሶ መልስ ነው? one way ነው?
one way ነው። መኖር አስካሪ ያለው ሰው ነው።
እሺ ቀኑን ለመቻሉኝ ይቅርታ።
ለአስር ለአስር
ኦገስት አስር አንዴ ያየሁት ለኦገስት አስር በረ የለንም ከአዲስ አበባ ዱባይ።
እሺ ለቀሽ አስራ አንድም ዘጠኝም አልሆን
እሺ ለ August 11 አለን one way ለአንድ ሰው 39 ሺህ
Ethiopian Airlines ነው። እሺ ምን አሉኝ ይቅርታ እ፣ ትራንዚትም ካለ ትራንዚትም ይቻላል። ያው ኢትዮጵያ ውስጥ ያለን direct በረራ ነው ለ August 11 direct ብቻ ነው።
አዎ